ጤና ይስጥልኝ። ለስፖርት ነው እባክዎ የምንረዳው?
ልኬልሻለሁ እኮ ፎቶውን።
ቴሌግራም ላይ ልክፈል?
አ ቴሌግራም ላይ ነው የላኩት?
አዎ ቴሌግራም ላይማ እንትን የ wallet ኡ ላይ hello፣ እየሰማሁት ነው።
wallet ኡ ላይ ሀያ ሰባት ብር አለዋ። አምስት ሺ ሀያ ሰባት ብር ነበር። አምስት ሺ ሳወጣው ሁሉ ስፖርት ላይ ቀንሷል።
እሺ
ቴሌብር account ኤ ግን ዜሮ ነው ያለው። በሳንቲም ፔ ነው withdraw ያደረኩት።
ቴሌግራም ላይ ከላኩ እዛ ላይ መልስ ስለምናሳውቁት በትዕግስት ይጠብቁ።
እሺ ት- ትቆያላችሁ ወይስ ያው እሱን እርግጠኛ መሆን አንችልም። መልሱን ስናገኝ እናሳውቆታለን።
እ እሺ